ሄሎ ሄሎ ወይ ማን ነው እንደዛ ሲል የነበረው?
እ፣ ልጆች ናቸው። ሌላ ልጆች ማለት ልጆች ናቸው። ሰዓት ምናምን አይኖራችሁ እኔ ምን አቅላቸዋለሁ? እኔ ራሱ በእነሱ የመጣ የተሳደብኩ ነበረ ከእነሱ ጋር።
እና ወይ ከነሱ ራቅ ብለህ አውራ። እንደዛ አይነት ሰዓት ካላቸው አይ እኔ ይቅርታ፣ እኔ ምን ላድርግና የሚጠፋ አዎ፣ እኔ አይደል አንተ አይደለህም፣ ግን ራቅ ብለህ አውራ። ጸባያቸው እንደዛ ከሆነ ራቅ ብለህ አውራ። አጠገባቸው ሆነህ ምን ማለት ነው?
እኔ ምን አቅላቸው? እኔ እኮ ሳላቅ ነው እንደዚህ ያሉት። ራሱ በቃ ይቅርታ፣ እሺ፣ በእነሱ ፋንታ ነው ይቅርታ። እኔ እኔ ስነ ስርዓት ያለ ልጅ እንደሆነ ታውቂ
እሺ ቻው።